ልሻ ለመኖር አልሻ ልስራዬ ቀን ስራ ልቆፍር ልሸከም ገበሬም ልሁነ ወታደር አገልግል ባስፈላጊው መንገድ ኑሮዬን ላሻሽል መቺኔ ትርፍ ፈለኩ ተርፎኝማ ኖረ ለላቤ ዋጋ ነው የምከራከረው የልፋቴን ዋጋ በትክክል አገኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ